ሰላም ጤና ይስጥልኝ መስሪያ ቤት ምን ልርዳዎ? ስልኩን ተመለሰ ሳልደርስ
ከአስር ኮዶ ያዝልኝ እህ ከአስር ኮዶ ያዝልኝ
ምን አሉኝ? ይቅርታ ከአስር ኮዶ ከአስር ኮዶ እሺ እሺ ይጠብ- ይጠብቁኝ አንዴ
ሄሎ ጤና ይስጥልኝ ቤስት ቤት ቃል ኪዳን ነው የምንደርደው።
አስራ ሶስት Hello
አስራ ሶስት እሺ አስራ ሶስት ሰማንያ ስድስት እሺ
ሰማንያ ዘጠኝ እሺ
ዘጠና ሁለት
እሺ lost ነው በሁለት ጨዋታ
አቻ አይ አረንጓዴ አብሯል ይወስደው በርቷል። አሁን ይዩት።
እሺ ይቀጥል እሺ መልካም ቀን።